ደወልኩኛ ያልሹ እዚህ ጋር ደግሞ ጭራሽ ትራንስፈር እየመጣ አይደለም። Hello እነዚህ call center ኧ testing ማለት ነው። እያጋጠሙን ያሉ challenge ኦች አሁን ብንነግርህ እንኳን ይሰራል ይሰራል የምትለን ነገሮች ናቸው። የሆነ ኤክሰፕሽኖች ናቸው happen እያደረጓል። ለምሳሌ transfer trans button ኑን ስነካው transfer ስም ዝርዝሩን አያመጣልኝም። አንዴ ሌላ ሰው ያመጣል፣ ለእኔ አያመጣም። dialer app ኧ ልክ ስንደውል stuck ታደርጋለች። አንዴ ሶስት ያጋጥመዋል እስካሁን በአርባ አምስት ደቂቃ ውስጥ ማለት ነው። ልክ ስንደውል initiating call ትላለች። initiating call ትላለች። እዛኛው ሰውዬ ላይ ይጠራል። dialer app ኧ ላይ ምንም መንካት አንችልም። We have to reload cancel ለማድረግ transfer አሁን test ማድረግ አልቻለም። ለምሳሌ ዝርዝሩ ስም ዝርዝሩ ራሱ የለም። connection ማለት ነው። ኢንተርኔት በጣም stable ነው። WiFi ያችን stable ነው። አሁን ማለት እንደዚህ አይነት መልሶች ብዙ ለኛ ይጠቅሙንም። ያንተ ችግር ናቸው፣ ያንተ ችግር ናቸው ካልከንማ ስራው አይሰራም።